ሜላው ሄሎ፣
አቤት አቤት፣ ይሰማኛል።
ይቅርታ ተቋረጠ።
አዎ አዎ፣ እሺ፣
ሲሙ የወጣው በእርሱ ስም ነው?
አዎ አዎ።
እሺ፣ ስለዚህ ስሞትን ይንገረኝ።
ብርሃን አበበ ደባሽ።
hello፣ ብርሃን አቤት፣ እሺ፣ ብርሃን አበበ ብርሃን- ብርሃን አበበ። እሺ፣ ደባሽ።
የት- እሺ፣ ደጋሽ ነው ያለኝ?
እ፣ ደባሽ ደባሽ። አዎ ደባሽ።
አዎ አዎ።
እሺ፣ የት አካባቢ ነው የሚኖሩት? ማለት የሚኖሩበት ሀገር አዲስ አበባ አዲስ አበባ?
እ?
እሺ፣ እሺ፣ አዲስ አበባ ነው የሚኖሩት?
አዎ አዲስ አበባ ነው የምኖረው። አዎ።
እሺ፣ ስለዚህ አሁን በምነግሮት ቁጥር እ፣ መታወቂያ ያለው የእርሱን ፎቶ ይልኩልናል።
እሺ፣ ቁጥር መያዝ ይችላሉ?
እችላለሁ። እስክሪብቶ ይዣለሁ። አጋጣሚ እሺ፣ 0975
ዜሮ ዘጠኝ ሰባ አምስት 01
ዜሮ አንድ 51
አንድ hello።
hello፣ አቤት ይሰማኛል።
እሺ፣ ዜሮ ዘጠኝ ሰባ አምስት ዜሮ አንድ ሀምሳ አንድ 31 ሰላሳ አንድ እሺ። በዚህ ቁጥር ምን ላድርግ?
መታወቂያዎትንና የእርሶን ፎቶ
ፎቶ ምን ቴሌግራም ላይ አዎ፣ ቴሌግራም ላይ አሁን ይላኩልንና እ፣ አ፣ ምንም አይነት ችግር ከሌለቦት ከዚህ በፊት አሸንፈው ማያውቁም ከሆነ system ላይ አሁን ከ- ከላኩ ቴሌግራም ከላኩ ወዲያው check ይደረግልዎትና እ፣ መልሼ የሽልማት ፕሮግራሙን ቦታውን ታሳውቆታለሁ። ምናልባት ምንም አይነት ችግር ከሌለቦት አሁን ደግሞ ቶሎ የሚልኩ ከሆነ ሽልማት ፕሮግራሙ ነገ ነው የሚሆነው እና መልሼ ቦታውን አሳውቆታለሁ። ቴሌግራም ላይ አሁን ከቻሉ ይላኩ።
አሁን ልላክልሽ አሁን ልላክልሽ።
እሺ፣ አመሰግናለሁ። በድጋሚ እንኳን ደስ ያለት።
እሺ፣ አመሰግናለሁ።
እሺ፣ መልሼ እደውልልዎታለሁ።
ጥሩ አንድ ሶስት አራት ደቂቃ ስጪኝ።
እሺ፣ ችግር የለውም። እሺ፣ ችግር የለውም።